ጤነኝነሽ ስፖርት በኮምፒውተር ነው።
ይህ ነው ሰላም ነው እግዚአብሔር ይመስገን።
ዊዝድሮ አድርጌ ሁሉ ስፖርት ለሁለት ሌበር ሰክሰስፉሊ ብሎኛል፣ ግን አልደረሰኝም።
እሺ ቴሌግራም ላይ ልከውልን ነበር።
እ- አ- ልኬ ልኬ አልተመለሰልኝም። በዚህ ስልክ ግን አይደለም እሺ እዛው ላይ ይጠብቁ፣ ችግር የለውም።
እ?
እዛው ላይ ይጠብቁና እንመልስልዎታለን። ቴሌግራም ላይ የ- ልኬ እኮ እስካሁን አልተ ትላንት ጀምሮ ልኬ አልተመለሰልኝም እኮ ትላንት ሳይሆን ዛሬ ነው ስራ የምንገባው እኛ።
ነው ይኸው ልኬ ያለው እኮ አሁን በሌላ ስልክ ግን በሌላ ስልክ ነው
እሺ ይጠብቁ፣ ችግር የለውም።